ሄሎ ሄሎ አቤት ጤና ይስጥልን።
ሰላም አብሮ ይስጥልን።
እንትን ነበረ እዚህ ኮተብ MRI ሆስፒታል ነበር።
እሺ
መኪና መጥቶ ይወስዳሉ አሉ። ትመታ- ትወስዳላችሁ?
አዎ አዎ እ እ አዎ አዎ
እሺ በቃ
ሄሎ ሄሎ እንላክልዎት እንዴ ስልክዎትን እንውሰድ?
እሺ ውሰዱ።
የደወሉበት ቁጥር ነው?
ይሄ አሁን የደወልኩበት አዎ አ
እሺ እ፣ ዘጠኝ አስራ ሶስት ይጠብቁኝ።
እሺ
ባለሙያ ያናግረውታል። አሁን ይደውላል እና ባለሙያ እንዲያገናኙት እሺ